hello
አቤት።
ወይ መልሼ ደወልኩልዎት።
እሺ ይቅርታ ዘይት እንኳን አልቋል። ሌሎች product ኦችን ልንገሩት ፈለጉ?
እኔ የምደውልልሽ ከሀበሻ delivery ነው እሺ ወይም ደግሞ ኖላ catering እንባላለን።
እሺ
ስለዚህ አይታማችሁም በብዛት መውሰድ ስለፈለግን ነው delivery ካደረጋችሁ አብዛኛው ነገር አይ ለጊዜው ስላለቀ ነው እንጂ እሱ ይገባል ይገባል። አሁን ሌሎች ፕሮዳክቶች ግን አሉ
ሲጋባ ትደውልኛለሽ።
እ አፋወረድ እኮ ያሉት ፕሮዳክቶች እዛ ላይ ይታዩታል።
አሉሽ እናቴ እሺ እሺ